ጤና ይስጥልኝ ሌሎች አ hello ጤና ይስጥልኝ ደንበኛችን
ሄሎ ጤና ይስጥልኝ አይሰማም ይሰማል ይሰማል።
ጤና ይስጥልኝ hello ቪዛ ምን አይነት የጉዞ መረጃ ንስጦት
አ የሆነ ውጭ በሚሄዱ ጉዳይ ነው።
እሺ ደንበኛችን የት ሀገር
እኔ ምን ማ- ጅምር ምንድን ምንድን ነው የሚያስፈልገው ነው?
እ
ጅምር ምንድን ምንድን ነው የሚያስፈልገው?
እሺ ውጭ ሀገር ለመሄድ እ ፓስፖርት ያስፈልጋል በመጀመሪያ
እሺ ፓስፖርት አሉት አ- አለኝ።
okay የታደሰ ፓስፖርት
አ የታደሰ ፓስፖርት